ሄሎ ሄሎ ጤና ይስጥልኝ።
ደህና ስትነሽ?
እኔ የምደውለው ከዊፕላስ ሶሉሽን የሚባል ድርጅት ነው።
ከምን?
ዊፕላስ ዊፕላስ
እሺ application አንድ develop አድርጓል እና እዛ app ውስጥ የእናንተን store እንድታስተዋውቁበት እና እንድትገበያዩበት customer በቀላሉ እንዲያገኛችሁ ማለት ነው። እና አሁን ላይ ምዝገባ እያደረግን ነው። በነፃ ነው ምዝገባ። ፈቃደኛ ከሆንክ እ፣ እንድትመዘገብ ነበረ።
እሺ ምንድን ነው የሚያስፈልገው ከእናንተ?
application ኡን አውርደህ እዛ ላይ ነው ምዝገባ።
እሺ ተ- ትልኪኛለሽ ቴሌግራም ላይ link ኡን እ?
እሺ በእንትን ልክ በ SMS ልላክልህ።
እ?
ቴሌግራሙ እየሰራ ስላለ እሺ በ SMS ትችያለሽ።
እሺ እሺ፣ bye።
ልክላለሁ። አመሰግናለሁ።